ሄሎ ሄሎ ጤና ይስጥልኝ። ቤተሰቦች እንዴት ነው አለቃ? ሰላም ነው እንደምን አለ? ሰላም ነው?
አለን አለን። አንተን አንድ በቀን አንድ ማን ነው እሺ የሆነ ጨዋታ ነበረኝና አስራ ስድስት ሺህ ምናምን ይላል። ሁለት ጨዋታ ሲሰረዛለ እሺ
ምንም ነገር አንዱንም አልታረመም። እንደዛው ነው ያለው እስካሁን እስከ ዛሬ ድረስ ማለት ነው። ዛሬ አራት አለ cashier code ኡን ንገረኝ።
እ፣ የትኬቱን cashier code የእንትኑም የኬጂ እንትኗ ማን ነው? ከላይ ያለችዋ ማን ነው?
እሺ ወይ ከላይ ከላይ ያለው ያለው ወይ አይ እንትን ከታች ነው ያለው?
ኦንላይን ነው እሺ ከላይ ያለውን ንገረኝ። እሺ
BD BD E E ሰባት ሰባት B
E
F F ሁለት ሁለት C B
ሀያ ሶስት
እሺ
CD
BD ነው BD ሲ ሲዲ
ቢሲዲ ከሀያ ሶስት ቀጥሎ ነው የምልህ ከሀያ ሶስት ቀጥሎ ሀያ ሁለት ሶስት ቢ ሲ ሀያ ሶስት ሲ ቢሲ
ሲ ያልካ አዎ ዲ እሺ
ሁለት ሁለት ኤፍ
ኤፍ ቢ ቢ
ቢ ቢ
ቢ ቢ ቢ B ድጋሚ B ነው አይደለም። አይ አንዴ ብቻ B ብቻ
F B ከዛስ B F F B ብለህ ከዛስ B አሁንም ሁለት F A?
F B
F A F B F A ነው አዎ F A
ከዛ B
C
C
C C O
C እሺ
ዜሮ D ዜሮ D
A C O ዜሮ D መሰለኝ። አዎ፣ ዜሮ ማለት ዜሮ ማለት
ይላል
እ AC ዜሮ D ነው
F A አልካ
F A አልኩኛ F A
አዎ C C
ዜሮ D ዜሮ D
D D
ነው B B ነው አዎ ዜሮ D
አ ግን ልክ አይደለም አልመጣልኝም ይኸው D D አልካ እሺ ከመጀመሪያው ንገረኝ BD አዎ D ከዛ እኔ ልንገርህና ልክ ኮንኩ ንገረኝ እሺ BD
እ BD የመጀመሪያው ማለት ነው አዎ አዎ ከዛ E ሰባት አዎ EF
D F አዎ ከዛ ሁለት B
ሁለት C ሁለት C ሁለት C ነው
አዎ
እሺ ሁለት C ሀያ ሶስት አዎ BC
C D ከዛ ሲዲ ነው አዎ C ሀ- ሀያ ሶስት ብሎ BC አዎ C D ነው BCD BCD ነው አዎ አይደል?
C D አዎ C D OK B የለችም።
D የለችም C D ነው ከዛ ሁለት F D አ ከዛ F A C ዜሮ B አይደለ?
አዎ እ ዜሮ
B
D D D ነው።
D D ነው መጨረሻው A C O D ዜሮ D
ዜሮ D A C ዜሮ D አይደል?
አዎ C ለምን እ።
C ዜሮ D ነው A C B F A C ዜሮ D
የሆነ ነገር ቴሌግራም አሁን- ላይ ወይ አዎ፣ እንደዛ አሁን ልክ- screenshot ኡን ላክልኝ አይሻልም?
እ ወይ ቴሌግራም ላይ ትልክልኛለህ screenshot ኡን?
ላኩኝ ላኩኝ ትንሽ ጠብቅ ትንሽ ጠብቅ ነው ከዛ ቀን ጀምሮ እሺ ማን ነው ቴሌግራም ላይ ስምህ?
ዛሬ መልስ ልኬዋለሁ እሺ ዛሬ እዛው ላይ ላክ ልጅ ሳዘጋው ያው እየገባሁ እ?
ነው። ዳ- ዳንኤል ማን ነው የሚለው ዳንኤል ሽመልስ
ነው የሚለው ቴሌግራም ስምህ ዳንኤል አዎ ዳንኤል አዎ ዳንኤል ሽመልስ እስቲ አሁን text አድርግልኝ እስቲ hi ምናምን በለኝ አሁን
እሺ እዛው ላይ በዛው ላይ አሁን እንደዚህ ሆኖ hi በለኝና
እሺ ያለው ዳኒ ነው የሚለው እንትን ላይ ራሱ
እሺ እ፣ አሁን hi ብላል አዎ ብያለሁ፣ ግን search እያደረገ ነው እየገባ ያለው ዳኒ የሚል ነው የኔ ሰላሳ ቤት ሰላሳ ዘጠና ሰባ ሰባት ሰላሳ ሰባት hello
hello ወይ ስራ ነው እግዚአብሔር ይመስገን hello የት ባንክ? እሺ አዎ ሰጥቼ ነበር መጥቼ ወስዳለሁ። እ አዋለሁ ማሰብ ነኝ አሁን ያለሁት። hello
hello
hello።
እሺ ዳኒ የሚለው ነው አይደለ?
አዎ አዎ
የመች ነው game ኡ? የረጅም ነው እንዴ?
ቀን አንድ በቀን አንድ
አስራ አንደኛ ወራ
አዎ አሁን አሁን አዎ አንድ ማለት ዛሬ አስራ ሁለተኛ ወር አስራ አንደኛ ወር ነው እንጂ አ- አስራ ሁለተኛ ነው እንጂ
ወይ
እ?
እሺ OK። ምንም አልታረመም አይደለ?
አዎ ምንም አልሰራሁም።
በቃ እሺ። ለ provider ኦች አሁን እልክልሃለሁ። ትንሽ ጠብቀኝ እሺ።
አዎ ግን ሁሌ እንደዛ ነው። ትናንትና አሁን እሺ እሺ፣ ትናንት ወዲያም እንደዚህ ትንሽ ጠብቅ ትንሽ ያው ጠብቅ አሁን ነው።
እልካለሁ። ይሁን አንድ አዎ።
ሰላሳ ደቂቃ ቆይታ ዳኒ ብለህ ደውልልኝ መልሰህ።
እሺ ዳኒ ነው። እሺ እሺ ዳኒ ብለህ ደውልልኝ።
እሺ አባቴ አመሰግናለሁ።
ችግር የለም።